hello hello ጤና ይስጥልኝ።
ጤና ይስጥልኝ ሀሚድ ነኝ ምን ልርዳ
አንድ ጨዋታ ላይ ወድቄ ነበረ እና ቦነስ ፈልጌ ነው።
እም፣ እሺ ትኬቱን cashout code ኡን ትነግረኛለህ?
እሺ፣ እሺ፣ እሺ።
እሺ hello
እሺ፣ እሺ፣ እሺ።
እሺ እሺ እሺ አስር አስራ አራት
አስር
አስራ አራት እሺ
ሰላሳ ሰባት አስራ ሰባት ሰላሳ ሰባት ሰላሳ ሰባት እሺ ቀጥል
ሰማንያ አራት
እሺ check እያረኩልህ ነው እም፣ ሶስት መቶ ብር አለ bonus cashback
ሶቶም አዎ ሶስት መቶ ብር እሺ hello
እሺ፣ እሺ።
እሺ ሌላ አሉት
አመሰግናለሁ።
እሺ እናመሰግናለን እኛ